ሄሎ
ሄሎ ጤና ይስጥልኝ።
አብሮ ስጠን
ይሄ high roof ኦሮሚያ የሚለው
ሁለት ሺህ ስንት ሞዴል?
ሁለት ሺህ አስራ ስድስት
እሺ ፓስተር ነው ያለው እና መኪና የእነሱ ስልክ ልስጥክ፣ እዛ የሚሰሩትን ልጆች።
እሺ እሺ
እሺ ያዘው ልንገርክ፣ እሺ ንገር ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ
አ አዲስ አበባ ውስጥ ነው አይደል?
አ አዲስ አበባ ነው።